እንግዳዬ ነው የተባሉት ራሔል እባላለሁ። እባክዎ ምን ልርዳዎ? ሄሎ ሄሎ ሄሎ ጤና ይስጥልኝ ጉዳይ ነው የደወሉት ራሔል እባክዎ
አብረን እኔ በረከትን ይባላለሁ። አብረን ይስጥልኝ።
እሺ እባክዎ ምን ልርዳዎ?
አሁን ስራ ምናምን ካላችሁ መስጠት ትች- ትችላላችሁ?
okay ስራ ፈልገው ል- ስራ ፈልገው ነው የደወሉት?
አዎ ስራ ነው የምፈልገው።
መልካም እሺ ይህንንም ወደሚያስተናግዱት ባለሙያ ያስተላልፍልዎታለሁ። እባክዎ መስመር ላይ ጠብቁ።